ጤና ይስጥልኝ አርፌ ሰላም ነኝ። እባክዎ ምን ልርዳው?
አሁን ደውዬ ነበር እና እሺ ደህና ያቸው አስታ- አስታውሽኝ አይደል? አንተን አትረኝም?
ያ- እስከ ዛሬ አልቃላ
ምን አሉኝ?
እስከ ዛሬ አልቃላ ቅድም ያሳውኩት አዎ ደንበኛችን በእኛ በኩል ላይ ተስንጨርስ ደውለን እናሳውቆታለን።
እሺ፣ ግን እስከ ዛሬ አይ እኔ የፈለግኩት እስከ እስከ ዛሬ አልቅም ወይ
አዎ ያልቃል ደንበኛችን አይተን እናሳውቆታለን ስንጨርስ።
እሺ።
ስላላኩልን እሺ እሺ
መልካም ቀን።